Hello
አቤት አቤት።
ጤና ይስጥልኝ።
እግዚአብሔር ይመስገን። ሰላም ነው እግዚአብሔር ይመስገን። ምን ልታዘዝ?
እና ከደንበኝነት ለምን ያስቋረጣችሁ?
ምን አሉኝ?
ከደንበኝነት ለምን ያስቋረጣችሁ?
መች ተቋረጠ?
ተቋርጧል ያለ አይደል እንደ message
እስቲ ሊየው ይልክ።
እ፣
ታዲያ መቀጠል እኮ ትችላለህ። ደንበኝነቱን እኮ እንትን ማድረግ ትችላለህ።
እና ምንም ችግር የለውም። እለት እለታዊ ከሆነ ሁለት ብር ነው የሚወስድብህ።
እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ደውለህ አንድ ቁጥር እንትን ማድረግ ነው። ደግሞ አልተቋረጠም እኮ ይሄው አለ ደንበኝነቱ አልተቋረጠም። አ?
አልተቋረጠም።
Okay።
እለታዊ ሁለት ብር ነው subscribe ያረከው።
አዎ አዎ ነበር ነው።
ስለዚህ ተጫወት፣ ይኸው አለ።
እሺ። ግን ምን- ምንድን ነው የማገኘው?
ያው የእድል ጨዋታ ስትሞክር ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማቶች ናቸው።
ማን ነው የሰጠኝ?
እ፣ ሞባይልና ላፕቶፕ ካገኘ ኢትዮ ቴሌኮም ነው የምትሸለመው።
እሺ እሺ አምስት ሺህ ብር ከሆነ ደግሞ በቴሌ ብር ነው የሚገባለን።
እሺ እሺ፣ አመሰግናለሁ።
እ፣ እሱ
ቴሌብር እ?
ካልተከፈተልኝ ቴሌብር ካልተከፈተልኝ እንትን ታደርጋለህ፣ ታስከፍታለህ።
እ፣ ኢትዮ ቴሌኮም ሄደህ ይከፍቱልሃል።
እ፣ እ፣ በዚህ ስልክማ ተከፈተልኝ ነው።
በቃ ስለዚህ በሱ ብር አሁን በሱ በኩል ቢደርስ በቴሌ ብር እናስገባልሃለን።
እሺ በተስፋ እጠብቃቸዋለሁ።
እሺ እሺ እሺ።
እሺ